Hello cashier ኮድ
እሺ ንገረኝ።
አስር አስር
ሰባት ሰባት
አስር ሰባ ሰባት አርባ ሶስት እሺ
ሰማንያ ስምንት
አ- አሁን አርሙልሃል። check አድርገው። lost ነው። እሺ
ግን እስከ መቼ ነው እንደዚህ የምንጠይቀው? አይስተካከልም እንዴ?
ይስተካከላል። ያስተካከልን ነው። እሺ ይቅርታ በጣም እኛ የሰለቸን እኮ ነው የጣልን ነው። ግማሹም አይረዳ እኮ ይጥላል። ነጭ ቢሻ በራ ወይም
አዎ ልክ ነህ። በጣም ይቅርታ እያስተካከልን ነው። እሺ